hello ጤና ይስጥልኝ። ቃልኪዳን ነኝ ከ Best Bet ምን ልርዳዎ?
ቅድም ሁለቴ ብር ቆረጠብኝ። እኔ bet ሳላደርገው ማለት ነው JetX ላይ
ሳይጫወቱበት
አዎ፣ እኔ bet ሳላደርግ ዝም ብሎ ቆረጠብኝ። አንድ ሺ አምስት መቶ አንድ ሺ አምስት መቶ ሁለቴ።
በስልክ ቁጥር ነው።
አዎ
እሺ የዛሬ ነው አይደለ?
አዎ፣ የዛሬ ነው።
እሺ አንድ መስመር ላይ ጠብቁኝ።
እሺ።
ነው ምሳ እዚህ ጋር የሚያሳየኝ እንዳስያዙበት ነው።
እኔ ሳልቆርጥ ብዙ እኮ ነው የቆረጥኩት። ምንም ከዛ ውስጥ ሁለቴ ነው ቢት ሳላደርግ ለራሱ ቆርጦ ማለት ነው። እኔ ሳልጫወት ያስቀረብኝ እኮ እሺ፣ ወይ ከዚህ በኋላ ተጠንቅቀው ቤት ያደርጉ እንጂ እዚህ ጋር የሚያሳየኝ እንደተጫወቱበት ነው።